እኔ እኮ እዚህ መስሎኝ ነው። ሄሎ ሄሎ፣ ስመኛ ቤት ኦኬ፣ ፍቅር ሰላም ነሽ?
ሰላም፣ እንዴት ነህ?
ዘጠና ዘጠኝ
እም፣
ዘጠና ዘጠኝ ስልሳ አንድ እንዲወጣልኝ ነበር። ሌላ ወርድ ይዤ ነበር።
እሺ፣ ያዝከውን ሞርዳ ንገረኝ ኦኬ፣ ያዝኩት ወርድ እ
እ፣
hello፣
ወይ እኔ እንትን ነበረ አሁን ያዝኩት። ቆይ ጠፋብኝ እንጂ በማርያም ስም
ችግር የለውም ቀስ ብለህ አምስት- ንገረኝ ተረጋግተህ።
ቆይ አንዴ ልንገርሽ።
እሺ፣ አይወጣም እንዴ? እምቢ ብሎኛል። እንትን እያወራሁበት ስለሆነ መሰለኝ እንዴ አለኝ።
እም፣
እንትን order ኡን አያሳየኝ።
ከየት የት ነው ያዝከው?
እኔ ያልኩት አሁን ከእንትን ነው ከቦሌ።
ከቦሌ እርግጠኛ ነህ ይዘሃል?
አዎ በስም እንዴ?
search ላድርገው። ሳሙኤል ሳኒ።
አዎ
እሺ፣ ጠብቀኝ መስመር ላይ እሺ።
ሳሙኤል
ይቺ ፍርፍሯ ደስ ትላለች። ሄሎ ወይ እሺ፣ ያደረኩት ነው አንዴ። እሺ፣ እስኪወጣልኝ ድረስ ጠብቅ። okay፣ ሳሙኤል ሳኒ። ሌላ ተጨማሪ ሁለት order ይዘሃል።
አዎ
እሺ፣ አንዴ በቃ ጠብቀኝ። እሺ፣ መስመር ላይ እሺ
hello ሳሚ፣ አቤት አቤት ጠብቀኝ። እሺ እ?
hello hello።
ሳሚ፣ አ- አቤት አቤት ወይ የቻኖሊስ ኦሎምፒያውን አስጥቼዋለሁ። እሺ እሺ እሺ አመሰግናለሁ ጨምሬ ነግረኝ። እሺ ሳሚ እሺ እሺ